Hello Hello ጤና ይስጥልኝ። ጽጌ ወልዴ
ምን ነበር ከአሪፍ ቤ ነበር የምደውልሎት። ሳምራይ ትባላለሁ። እንዴት ዋሉ?
ከየት ከአሪፍ ቤ ነበር የምደውልሎት።
እሺ ቀን thank you
Hello
Hello Hello ጤና ይስጥልኝ።
አብስልን እንዴት ዋሉ? ከአሪፍ ቤ ነበር የምደውልሎት።
እሺ
POS machine ኖትን ላለፉት ተከታታይ ስድስት ቀናት እየተጠቀሙ አይደለም እና በዛ ዙሪያ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
ችግር የለበትም። አንዳንዴ ያው ብዙ POS ስላለን አንድ ቀን አንዱ አንድ ቀን አንዱ እያለን እየተጠቀምን ነው።
እሺ ያው ዛሬ ተረኛ ነው እንሰራበታለን።
እሺ ደንበኛችን የእርስዎን ስም ማን እንበል?
እህተ እህተ ምን አሉት ወይ ወይ እ ምን አሉኝ?
ጽጌ ወልዴ ያ
እሺ ደንበኛችን ግን በ POS machine ኡ ዙሪያ ያጋጠሙት ችግር ካለ ዘጠና ሶስት ዘጠና አምስት ላይ በማንኛውም ሰዓት ደውለው መጠየቅ ይችላሉ።
እሺ እሺ እሺ እናመሰግናለን። መልካም ቀን